ነው።
hello ጤና ይስጥልኝ። እ ከዚህ ከሚኒሊክ ነበር የደወል አምቡላንስ እና ምንድን ነው ይቺ ECH echo ለመውሰድ ነው ለ hello እኮ የለንም ዛሬ እ እ
እኮ የለንም። ስልኮትን አስተላልፋለሁ ግን መንገድ ዝግ ነው እያሉ ነው። ከዚህ በፊት ከሚኒሊክ ሌላ patient እንድንወስድ ፈልገን ነበር፣ ግን መንገድ ዝግ ነው። ስልኮትን አስተላልፌ እሱ እንግዲህ መንገድ ሲከፈት እንደሚመጡ ነው የሚያሳውቁት። ስልኮትን ላስተላልፍ ለአምቡላንስ እሺ እሺ እሺ እሺ እሺ